ጤና ይስጥልኝ በሽቤት
አብሮስ ትልም ሰላም ነው ሰላም ነው አለን ቤስት ቤት አካውንት ልከፍት ብዬ እምቢ አለኝ።
ምንድን ነው የሚሉት
እ?
ምንድን ነው የሚሉት
እ፣ ብቻ ፓስወርድ ሳስገባ አ
ፓስወርድ ልታርለ
እ ፓስወርድ ምን ልታርለ ምናምን ይለኛል
ኦኬ ከዚህ በፊት አካውንት አሉታል ነው እየከፈቱ ነው ነበረኝ ከዚህ በፊት አዲስ ነው። ይሄ ግን አዲስ ነው።
አዲስ ቁጥር ነው አዎ አዲስ
እኮ ያንተ በቃ የተከበረ እሺ ነው።
በዚህ ቁጥር ቴሌግራም ይጠቀማሉ አልቀርም አዎ
እሺ ቴሌግራም ላይ እልክሎታለሁ የሚጠቀሙት እሺ፣ እሺ በዚህ ተቃዋሚ እሺ እሺ